ጤና ይስጥልኝ ስፖርት ነው እባክዎ የምንወዳው
እንትን በቴሌ ብር withdraw አድርጌ እስካሁን አልገባልኝም።
እሺ በቴሌ ብር withdraw አድርጌ ነው ወይስ deposit ነው?
withdraw ከትናንትና ወዲያ አድርጌ ነበር።
እሺ withdraw ከሆነ ከ transaction history ላይ አልገባለሁትም። screenshot አድርገው በቴሌግራም ላኩልን።
ቴሌግራማችሁም active አይደለም አመልሱም ብዬ ነው።
ወረፋ ጠብቆ ስለሚደርሶት ደንበኛችን ይላኩልንና መልስ ስናገኝ እዛው ላይ እሺ እናሳውቁታለን።
ምን ላይ ነው ምን ላይ ነው screenshot የማደርገው? transaction history ያችሁ ምን ላይ ነው?
more የሚል አለ የራሱት የወሎ ስፖርት account ኦች ላይ አዎ።
ከዛ transaction history ላይ የገቡና የባንክ transaction screenshot ኡን አድርገው ይላኩልን።
እሺ
እሺ እሺ